હેલો
હેલો હેલો સલામ તેની સ્ટીલ બિસ્કિટ
સલામનું સલામનું જેનું હેલો
શ્રીમિલતા
መና ሽን ቤት ውስጥ ድሪ ትናንት ማታ አራት መቶ ብር ወ- ወደ ቴሌ ብር ስመለስ አጣኝ።
እሺ withdraw አድርገ ነው
አዎ ወደ ቤ- ወደ ቴሌ ብር ስመለስ failed አለ። ከዛ
እሺ game ga- game game game ውስጥ የለም ቴሌ ብር አይገባም።
መቼ ጠፋ።
ነበር ያዘዝከው
እ፣ ነገ ማታ
አራት መቶ ነው ያልከኝ አዎ
እሺ ወደ ቤት ቤት account ተመልሷል እሺ check አድርገው revert ተደርጓል የለማ አይ- አይገባም እስካሁን
አይ ተ- ተ- ተመልሶልሃል check አድርገው በቀኑ ትናንት ነው የተመለሰልክ
ትላንት እ፣ ትላንት አዎ።
የተመለሰው ትናንት ነው የተመለሰው ቼክ አድርገው
የለም ባላንስ ውስጥ የለም በና ችግር አለ በና እኛ- እኛ ደንበኛ ነው ሁልጊዜ ደንበኛ ነበር ግን system ችግር አለ
አይ system ችግር አይደለም እሺ ራሱ system ኡን የመለሰልክ check እሺ፣ አድርገውና አይ- በቀኑ መልሰ ደውልልኝ እስቲ
እሺ
አሻባ